hello hello ሰላም ነው?
ሰላም ነው፣ ሰላም ነው። ከቤት ቤት account ላይ ብር draw አድርገን ይኸው አራት ሰዓት አለፈ። ለምንድን ነው የማይገባው?
መቼ ነው? ዛሬ ነው አባ።
ትናንትና አምስት ሰዓት ምናምን አካባቢ በቃ ይገባል። እሺ አንተ ብቻ አይደለም የሁሉም ነው። ትንሽ ጠብቀን እሺ።
አዎ፣ የ system የአንተ ችግር ነው ብቻ አይደለም። አዎ ነው።
የኛ አይደለም። ከቻፓ ወይ ከሳንቲም ነው።
እም፣ ይስተካከላል። ትንሽ ጠብቀው እሺ።
እሺ እሺ ወንድሜ መልካም አዳር።